Hello ሰላም ጤና ይስጥልኝ። Hello hello ደውሎ Hello።
ነው ተደውሎ ነበር በዚህ ስልክ
አይሰማም።
ይሰማል። በዚህ ስልክ ተደውሎ ነበር
እ?
በዚህ ስልክ ተደውሎ ነበር።